ሌላም እሺ አሁን ነው የቀረፈልኝ ሰላሳ አንድ ሀምሳ አንድ ሰላሳ አንድ ሀምሳ አንድ አዎ ማነህ?
አብዲ ነኝ
አብዲ የየትኛውን ነው?
አምሮኝ አ አሁን ነው ደረሰልኝ። ውሰደው ወደ ስራ
ከዛ ያስተካክለዋል ጠይቄ እኮ አሁን አላስተላልፍልሃል።
ከዛ ጠይቄ እኮ አሁን ካልሆነ ተንቀሳቀስ ንገሪው እና አዎ የሚል ምላሽ ከሰጠሽ እሺ
አብዲ ይደውልልሃል።
ከዛ ልጠብቅ እዛው ይደውልልኛል አ ይህ ስራው ብሎኛል አብዲ። ተዋኔን አታደርቁኝ እንዴ?